ጤና ይስጥልኝ ሚስትር
ሄሎ ሰላም ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን።
ትኬት ቦነስ እንድታይልኝ ነበረ።
እሺ እንዴ ካሸርክ ወዳን ትነግረኛለህ?
እሺ አስራ አንድ
እሺ አስራ አንድ ዘጠና ስምንት እሺ ሀምሳ አምስት እሺ ሀምሳ ዘጠኝ አስራ ዘጠኝ ሎስት ነው ሎስት ነው ስም ብዙ ሎስት ነው ያለው እና እሺ እሺ በቃ ብዙ ሎስት ነው ያለው ስምንት ምናምን ነው። እሺ ማየት ትችላለሽ። አፕዴት ሆኗል።
እሺ እሺ መልካም ቀን።
አመሰግናለሁ።
አመሰግናለሁ። እሺ